Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም Donkey Tube።
አዎ ነው የደወሉት።
Okay
ወጌሻ ለመመዝገብ ነው።
ወጌሻ ለመመዝገብ አዎ።
እሺ ስምዎትን ማን ልበል?
እ አላምረው
አላምረው ማን?
መንገሻ
አላምረው መንገሻ።
አ እሺ ስልክ ቁጥሮትን ይስጠኝ።
ይሄኛው ራሱ ነው ሰላሳ
ሰላሳ
ሀምሳ ሁለት
ሀምሳ ሁለት ስልሳ ዘጠኝ ሀምሳ
ስልሳ ዘጠኝ ሀምሳ አ እሺ የት አካባቢ ነው የሚኖሩት?
እ ቀጨኔ አካባቢ ነኝ በሽሮ ሜዳ